ደሞ ሊመጣ ነው ያ ነገር ትዝታ ደራርቦ እየጠራረገ መቀበል ነው እንጂ የመጣውን ሁሉ መች ይደበቁታል አልፈልግም ቢሉ መች ይደበቁታል አልፈልግም ቢሉ በሕይወት ሰው ካለ ከበረታ ቆሞ ቢጓጓም ለማየት ዛሬ ለግን ጠርቦ የሚሰጠው ባይኖር ተርፎት ለውለታ ደግም ክፉም ስራ ወርስ ነው ትዝታ ወርስ ነው ትዝታ ሆኗል ትዝታ ሲነጋም ትዝታ አይቀር ከመሸ ፈርቶን እየሸሸ ሆኗል ትዝታ ሲነጋም ትዝታ አይቀር ከመሸ ፈርቶን እየሸሸ ደሞ ሊመጣ ነው ያ ነገር ትዝታ ደራርቦ እየጠራረገ መቀበል ነው እንጂ የመጣውን ሁሉ መች ይደበቁታል አልፈልግም ቢሉ መች ይደበቁታል አልፈልግም ቢሉ እስኪ ደክም የአይን ቆብ በእንቅልፍ እስኪረታ መብሰልሰል በትላንት መጮህ በዝምታ ባለፈው ስንተክዝ ልባችን ሳይረጋ አዲሱ ትዝታ ደረሰ ተጠጋ ደረሰ ተጠጋ ሆኗል ትዝታ ሲነጋም ትዝታ አይቀር ከመሸ ፈርቶ እየሸሸ ሆኗል ትዝታ ሲነጋም ትዝታ አይቀር ከመሸ